Hello
አቤት ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ቢሮው የት ነው? እኔ እሸቱን ለማግኘት ፈልጌ ነበር።
ለምን ጉዳይ ነበረ?
ለእኔ ነው በህይወቴ
እሺ፣ አሁን ላይ እሱ በጣም በብዙ ስራዎች ተጨናንቆ ነው ያለው እና በግሉ ስልክ የሚያወራበት ሁኔታ ላይ አይደለም። ቢሮም አይደለም ያለው አሁን።
መስሎኝ እኮ ነው እዚህ ጋር ማስታወቂያ መስሎኝ እም፣
እና እንዴት በምንድን ነው ታዲያ እንትን መጨረስ ማድረግ
እ፣ ለእኔ ይነግሩኛል። ምናልባት ለሚመለከተው አካል እንዳስተላልፍለው
በቃ አሁን ሳይሆን እ፣ አሁን ብቻዬን ሆኜ ባናግርሽ ደስ ይለኛል። ልጆች እዚህ አጠገቤ ስላሉ ደስ
እና
እ?
እንደዛ ከሆነ email-
እ?
የኮሜዲያን እሸቱ ኢሜል ላክልዎና በእሱ attach ማድረግ ይችላሉ የፈለጉትን ሀሳብ እሱ ማርዬ